hello አብረሽ ጥልን ከቢጃ ኢትዮጵያ የጥሪ ማዕከል ነው የምደውልልዎት።
ከቢጃ ኢትዮጵያ አዎ ደንበኛችን እ አዲስ አለም ነው አይደለ? የቤቱ ስም እ አዲሱ የቢጃ የመለያ ቁጥር ደርሶታል። ልከን ነበረ SMS ልከንሎት ነበር እ SMS ልከንሎት ነበር። አዲሱ የመ- የቢጃ የመለያ ቁጥር ደርሶታል።
እስቲ አላየሁትም። ክፍል
እሺ ቃ- ምናልባት ካል- ካልደረሶት ል- ልንገሮት እና ያዝ እሺ ሀምሳ አንድ
እ ሀምሳ አንድ
ሀምሳ አንድ አዎ
እሺ ዜሮ ስምንት
ሀምሳ አንድ ዜሮ ስምንት እ ዘጠና ዘጠኝ
ዘጠና ዘጠኝ ስልሳ አንድ ስልሳ አንድ ቢጃ አልገባኝም። ጊዮርጊስ ነው አዎ ጊዮርጊስ አ ስልክ ቁጥር ነው ይሄ
ይሄ የእርሶ የመለያ ቁጥሮት ነው።
ነው? እሺ አዎ እሺ መልካም ምሽት።